ከወጥነ የአእማድ ሰራዊት አእማድ የተባሉ በፊት እንዳልነ አምስት ናቸው። እሳቸውም አድራጊ፣ አስደራጊ፣ አስደራራጊ፣ ተደራራጊ፣ ተደራጊ ናቸው። ከሀ ጀምሮ እስከ ፋ ያለ ግስ በሰራዊቱ በየጭፍራው በሊህ በአምስቱ ሁሉ በየጠባዩ ይረባል። እሊህ አምስቱ በአብይ አንቀጽ፣ በንዑስ አንቀጽ፣ በደቂቅ ይዘልቃሉ። እንደ መርሃያን በአስሩ መሪ ይዘረዝራሉ። በዝርዝር ጊዜ ፍጹም እንደ መርሃያን ይሄዳሉ። በአብይ አንቀጽ ይገኛሉ። በንዑስ አንቀጽና በደቂቅ ይታጣሉ። አድራጊ ባለፉት አርእስትና ሰራዊት ተገልጿልና አሁን መድገም አያሻም። በአስደራጊና በአስደራራጊ መነሻው አ ስለሆነ በትንቢት በዘንድና በትእዛዝ አስራው ፍጹም ራብ ይሆናሉ። አስደራጊ በኃላፊ አን መነሻ አድርጎ በአድራጊ መነሻ የነበረው ሳድስ በትንቢት ግዕዝ በዘንድና በትእዛዝ ሁሉ ፍጹም ሳድስ ያደርጋል። ይህም አቅተለ ያቀትል ያቅትል ያቅትል በማለቱ የሚመስለውን ሁሉ ያሳያል። አስደራራጊ አን መነሻ አድርጎ በአድራጊ መነሻ የነበረውን ራብ ያደርጋል። በኃላፊ የመድረሻውን መሪ ግዕዝ ያደርጋል። በትንቢት በዘንድ በትእዛዝ የመድረሻውን መሪ ሳድስ ያደርጋል። በሦስቱ ሁሉ ፍጹም አንድ ሆኖ ይረባል። የትንቢት በመጥበቅ የዘንድና የትእዛዝ በመላላትና በአነጋገር ይለያል። ይህም አስተቃተለ ያስተቃትል ያስተቃትል ያስተቃትል በማለቱ የሚመስለውን ሁሉ ያሳያል። በተደራራጊና በተደራጊ በአ ስለማይነሱ አስራው ፍጹም ሳድስ ይሆናሉ። ተደራራጊ በኃላፊ መነሻውን ተ አድርጎ የአድራጊ መነሻውን ራብ የመድረሻውን መሪ ግዕዝ ያደርጋል። በትንቢት በዘንድ በትእዛዝ መነሻውን ሳድስ መሃሉን ራብ እና ግዕዝ እያደረገ ፍጹም አንድነት ይሄዳል። በትንቢት በመጥበቅ በዘንድና በትእዛዝ በመላላትና በአነጋገር ይለያል። ይህም ተቃተለ ይትቃተል ይትቃተል ይትቃተል በማለቱ የሚመስለውን ሁሉ ያሳያል። ተደራጊም እንደ ተደራራጊ በተ ይነሳል። የአድራጊ መነሻውን አይለውጥም። በኃላፊ የመድረሻውን መሪ በቀተለ ቤት ሲሆን ሳድስ፣ በቀደሰ ቤት ሲሆን ግዕዝ፣ በቀደሰና በባረከ ግዕዝ ያደርጋል። በሴመ ቤት መነሻውን ሐምስ የነበረውን ግዕዝ ያደርጋል። በመካከሉ ይን ይጨምራል። በገብረ በብህለ ቤት አድራጊውን አይለውጥም፣ እንዳለው ይቆማል። ይህም ተቀትለ፣ ተቀደሰ፣ ተባረከ፣ ተሰይመ፣ ተገብረ፣ ተብህለ በማለቱ የመሰለውን ሁሉ ያሳያል። በትንቢት በዘንድ በትእዛዝ መነሻውንና መድረሻውን ሳድስ መሃሉን ግዕዝ እያደረገ በአንድ መንገድ ይሄዳል። የትንቢቱ በመጥበቅ የዘንድና የትእዛዙ በመላላት በአነጋገር ይለያል። ይህም ተቀትለ ይትቀተል ይትቀተል ይትቀተል ተቀትለ ይትቀተል ይትቀተል ይትቀተል በማለቱ የመሰለውን ሁሉ ያሳያል። የቀሩም አርእስትና ሰራዊት እየጠባያቸው እንዲህ ይፈጸማሉ። የአእመረን ጓዝ እርባታ በዝርዝር ቅጽል በክፍል 17 ያንዱን ነገር በአንዱ አስተውል፣ ሁሉንም ልብ አድርገህ መርምር። ተፈጸመ አብይ አንቀጽ